Hello?
Hello hello
Hello
ሰላም ነው
እግዚአብሔር ይመስገን።
ማሊባባ
አዎ ማልገባው
እንትን አለ እንዴ ባንክ ያለበት አባዱላ
የምናያይዘው አለን እ?
ባንክ የምናያይዘው
ባንክ ሀምሳ percent የሚያያዝ አለ
ሀምሳ percent አይደለም እ።
እንደ መኪና ነን። በሀምሳ percent ግን አይደለም፣ አ በሀምሳ percent ሰላሳ አለ percent ነው።
Okay ምኑ ጋር ነው እንትን እንቁላል ፋብሪካ ነው
አዎ ፓስተር አደባባይ ፊት ለፊትም አለን፣ ሜክሲኮም አለን።
ሜክሲኮ አለ
አዎ በሜክሲኮ በዳአ ሞተር አጠገብ እንገኛለን። ፓስተር ደግሞ ፓስተር አደባባይ ፊት ለፊት እንገኛለን።
አሁን መኪናው የቱ ጋር ነው ያለው አባዱላዎቹ
ቁጥር ልስጦትና ደውለው ይሂዱ። ዜሮ ዘጠኝ አርባ አራት
እሺ ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ እሺ እሺ አመሰግናለሁ ሰማንያ ሰባት አስራ አንድ እሺ